ሄሎ አሎ አቤት ሰላም ጤና ይስጥልኝ ሰላም ጤና ይስጥልኝ።
ጋዲሳ እሺ አቤት ወንድሙ ነኝ።
okay እ፣ ከ We Plus Solution ድርጅት ነው የነበረ የምደውለው እ?
ከ We Plus Solution ድርጅት ነው የምደውለው okay፣ እ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው እ፣ okay።
እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል
ስልኩን ልስጥ ስንታወራው እኔ ጋር ስለ- ይሄኛው ስልኩ ሌላ ስልክ ይዟል እሱ።
እሺ በቃል ልትነግረኝ ትችላለህ እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ሁለት ሰማንያ ሁለት ሰባ አንድ ሁለት ሰባ አንድ ዜሮ ሁለት ዜሮ እሺ ሁለት አዎ።
አመሰ- አመሰግናለሁ እሺ፣ እሺ መልካም እሺ